Hello ጤና ይስጥልኝ።
ሰላም ነው?
ጤና ይስጥልኝ።
ሰላም አይሰማም?
አቶ ቢኒያም አቤት እግዚአብሔር ይመስገን። ከአሪፍ ፔ ነው እየደወልኩ ያለሁት። አሁን ደውለው ነበረ። ከአሪፍ ፔ ነበር አዎ።
እየደወልኩ ያለሁት። አቶ ቢኒያም ይሰማኛል ይሰማኛል።
ደውሎ ነበረ deposit አድርጌ አልገባልኝም ብለው አዎ አዎ pending እያለ ነው እስካሁን።
በእኛ በኩል ስላስተካከል ነው። አዎ፣ በእኛ በኩል ተስተካክሏል። successful ነው። ሁሉ ስፖርት wallet ኡን check ይበሉት ሁሉ ስፖርትን ያናቅ ነው።
እሺ፣ በእኛ እሺ፣ በኩል እሺ፣ አስተካክልበታል።
እሺ።
እሺ፣ መልካም ቀን። እናመሰግናለን።